ትምህርቱም
ሌላ ቴላው ቴላ ይታለኝ
ምስጢሉ
መደረቦች
ለመመዝገብ ፈልጌ ነበር።
ይቻላል። ኦንላይን ነው በአካል ነው የፈለጉት? እሱ በኦንላይን
እሺ። ክፍያው አስራ ሁለት ሺ አምስት መቶ ነው። የሚቆየው ጊዜ ለሶስት ወር ያህል ነው። የሚቆየው ለሶስት ወር ነው ጊዜው። ክፍያው አስራ ሁለት መለስበት ደረጃ ምናምን ይጠይቃል።
ደረጃ አይጠይቅም።
okay
አዎ ምን ምንድን ነው የሚያስፈልገው?
የሚያስፈልገው አስራ ሁለት ሺ አምስት መቶ ከፍለው ደረሰኙንና የሚሉትን በቴሌግራም attach ማድረግ ብቻ ነው የሚጠበቅበት
በቴሌግራም
መላክ። አዎ ኦኬ
እሺ። ወስነዋል መዝግቦት
እሺ
ሌላው